Saturday. እንዴት ነሽ? Hello Hello ሰላም ነው ማለት እግዚአብሔር ይመስገን።
አሁን void እንትን ቴሌግራም ስጭኝና ልላክልሽ።
ማን ልበል?
ቤተልሔም ማርቆስ OK፣ ምንድን ነው የምትልኪልኝ? ቤቴሌ
አሁን አናግሪያት ነበረ ሀናን ትናንትና ብር አስገብቼ ወደ account ያልገባ OK፣ እሺ፣ withdraw አድርጌ ማለት ነው።
እሺ፣ እሺ። ስልክ ልንገርሽ፣ ላኪው እሺ ዜሮ ዘጠኝ ዜሮ ሶስት
አንድ ሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት አርባ አራት ሰላሳ ሰባት
አርባ አራት እሺ ሰላሳ ሰባት እሺ እልክልሻለሁ።
ቁጥር ይጎልኛል።